ሄሎ
አሎ
ሰላም ጤና ይስጥልኝ። ቴሌቪ
አውሮስ ልመት
አለን። ምን ለብዳት?
ብር እየተቆረጠብኝ ነው።
የቴሌቪዥን ጌም ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ነው። በሚገባሉት ትኬት ጌሞችን መጫወት ነው።
አስር አስር ብር እየተቆረጠብኝ
እ፣ በቀ- እሱ ደግሞ በቀን ሳይሆን በሳምንት ነው አስር ብር የሚቆርጠው ደንበኛ ሲሆኑ
ማዘጋት አይቻልም።
እ
ማዘጋት አይቻልም።
ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
ኮከብ ስንት
ዘጠኝ ሰማንያ አምስት መሰላል።
እናንተ ማዘጋት አትችሉም።
እኔ ቅርታ አሁን ስለማልችል ነው። ያው አሁን ባልኮት መሰሩት ይ- ይ- ይንኩትና ቁጥሩን ይቋረጥልዎታል። አይቆርጥቦትም ከዚህ በኋላ
እሺ፣ ስንት ስንት ነው ያልሽኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል
ሰማንያ አምስት መሰላል።
አ ሲመጣልዎት ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
ኮከብ ስምንት ሰማንያ አምስት መሰላል ብቻ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል
ዘጠኝ ሰማንያ አምስት አ
እሺ።
እሺ